እሺ ሰላም
ጤና ይስጥልን ቤተሰቤት አቤት ይስጥልን። ሰላም ነው?
ሰላም ምን ነበር?
የሆነ ትኬት ለቃል ኪዳን ልኬላት ነበር ቅድም አምስት ሰዓት ላይ ምንድን
ትኬት እንትን ትኬት አገናኝ እስኪ ቃል ኪዳን እ አሁን የለችም እሷ።
እየታረመ ስምን ትነግረኛለህ? ቴ- ቴሌ ስምህን ንገረኝና ልሂድ። ቴሌግራም ላይ ሰይድ ቴሌግራም ስምክ ሰይድ
ሰይድ እም፣ ሰይድ ማን ነው?
መሐመድ እም፣ ሰይድ እም ነው የሚለው መሐመድ
ሰይድ መሐመድ ነው።
እም፣ አዎ እስቲ ሀይ በለኛ እንዴ ከላይ እንድትሆን እም፣ እም።
ቴሌግራም ላይ
ይኸው ብዬሻለሁ።
አልከኝ።
አዎ፣ አይ ብዬሻለሁ።
ይሄ ቪ የሚለው ነው።
አዎ፣ አምስት ሞች
አ፣ ስካይፒ ላይ ልካል ነበር።
አዎ፣ እስቲ ቆይ ልካው ነበር።
ትንሽ ጠብቅ። እስቲ ልልክ ታርሟ ይ- ይታረምላል ብላ ነበር።
አዎ፣
እሺ ቆይ ጠብቅ ልልክ። አልታረምልህም? አሁን check ታደርገው አልገባም።
እስ- እስቲ ቆይ ልየው። አልገባም፣ አልታረመም።
አልታረምም። ምንድን ነበር የሆነብክ?
ከሁለት ቀን በፊት ነው ጨዋታው አልቋል፣ ግን ዛሬ ሁለተኛ ቀን ነው። ይራዘም game ኡ አይደለም አላውቅም፣ ብቻ ወይ አልቀለም ወይ አልታረመም።
እ፣ ሎስት ነው ይላል።
እም፣ lost ነው ይላል ትኬቱ።
እና ለምን እንደዚህ ታጠቅ- አንተ ጋር አልታረመም ነው እ?
የታረመ አራት አራት game እንዳሸንፍ አይደለም፣ ከዛ ውጭ ያለውን አላውቅም።
ቆይ እሺ ትኬቱን እኔ ልልክ፣ ግን እዚህ ላይ ልካል lost ነው ብለዋታል።
እና ለምንድን ማይታ መቆየቱ ምንድን ነው አስፈላጊነት? ሁለት ቀን ሙሉ ማይታበት ምክንያት
አዎ አንዳንዴ ወይ ከበዛባቸው ምናምን ሊሆን ተጨናንቀው ሊሆን ይችላል እንጂ ይታረማል።
ችግር የለውም።
እ?
OK lost ከሆነ ችግር የለው።
አዎ ድጋሚ አይልና እነግርሃለሁ። ቴሌግራም ላይ እጽፍልሃለሁ። እሺ